ይስጥልኝ።
አብሮ ይስጥልኝ።
ሰማውታል?
አሁን ይሰማኛል።
እሺ TIN number ዎት እኔ ንገሩኝ።
እሺ TIN number ዜሮ እሺ
ስልሳ ሁለት እሺ አርባ ሰባት
እሺ ዘጠና ሰባት ስልሳ
ዘጠና ሰባት ስልሳ አዎ።
እሺ መስመር ላይ ቆዩ። ማንዴላ lounge ነው።
አዎ ማንዴላ
ስም ማን ልበል? የእርስዎን ስም ይንገሩኝ።
አበበ አበበ አበበማ ፍቃድ
አበበ ፍቃዱ።
አዎ
ስልክ ቁጥር ይሄን ሊያዘው
አይ ያዡ ያዡ
የት አካባቢ ነው?
እዚህ ገርጂ መብራት
ፍሪጁ ምንድን ነው የሆነው?
አ- አይ ቀዘቀዘ
ፍሪጁ ምንድን ነው የሆነው?
አ- አይቀዘቅዝም አይቀዘቅዝም ፍሪጁ
ይሰማዎታል?
አዎ ይሰማኛል። አዎ ፍሪጁ አይቀዘቅዝም
እሺ ፍሪጁ ምንድን ነው የሆነው?
አ- አይ አይቀዘቅዝም። hello አይሰማም? hello ማልጊ አያቀዘቅዝም?
አዎ አይ አይቀዘቅዝም። አዎ እሺ መዝግቤ ወደ ጥገና ክፍል አስተላልፌልዎታለሁ። የጥገና ክፍሎች መጥተው ያዩታል።
እሺ እሺ